ሄሎ ጤና ይስጥልኝ ቃል ኪዳን ኢንኩቤሽን ቤት ምልዶ
ዊድሮ አድርጌ ፔንዲንግ ብሎ ነው እናት የመቼ ነው?
አሁን ነው ስንት ብር ነው?
ሰባት ሺህ ብር በዚህ ቁጥር ነው?
አዎ እናት እሺ አንዴ መስመር ላይ ጠብቁኝ።
እሺ አቤት አቤት
እሺ account ኡ አንድ ሺ አርባ ሁለት ሰማንያ አንድ ሀምሳ አምስት ሀያ ሰባት አራት አዎ አዎ እናት
እሺ አሁን confirm ተደርጓል። process ላይ ነው ይገባሉታል።
እሺ አመሰግናለሁ እሺ